hello ሰላም ጤና ይስጥልኝ። ድር ገበያ አቤት። hello አቤት አቤት። ምን አልከኝ? አባ ይቅርታ አልሰማሁህም። አዎ ይቆራረጣል። ይቅርታ እየሰማሁ አይደለም። እሺ ምንድን ነበር? እሺ
አንድ አባይ ቲቪ ላይ የልብስ እንትን እያስተዋወቃችሁ እሺ
ወደ ተለያዩ ቦታዎች ማቅረብ ትችላላችሁ ራሳችሁ?
አዎ እንልካለን። ነው የት ነው አንተ ያለው አድራሻ?
ደብረ ብርሃን።
ደብረ ብርሃን።
እም፣ እሺ ምንድን ነበረ በትክክል የፈለግከው?
ኮዱ ልንገርሽ ሀያ አንድ ሶስት ሰባ አራት ቱት እንትን okay cargo ሱሪ ማለት ነው።
አዎ
እሺ ስልሳ ነው የፈለግከው?
አዎ።
ብዛት ነው የፈለግከው ወይስ አንድ ሁለት ፍሬ ነው የፈለግከው?
አይ አንድ
ምን አልከኝ? አንድ ሁለት አዎ okay እሺ እ፣ ስል- አ፣ ስልሳ ሁለት ሀምሳ አንድ ላይ አላዘዝክም አይደለ? order አላደረግክም? order አላደረኩም።
በቃ መጀመሪያ